ጤና ይስጥልኝ።
አብሮ ይስጥልኝ።
ደውሎት አሁን ተቋረጠ ደንበኛችን።
አ- አዎ
እሺ ማን አሉኝ ስሞትን?
አብሮ አያሌው
እሺ ደንበኛችን ከቴሌብር የደርሶት text message አለ አይደል? ሀምሳ ብር አዎ።
መቆረጡን የሚያሳየው አ- አዎ ሀምሳ ብር ቴሌብር ብር ተቆርጧል አለት አይደል አለች።
እሱ?
አዎ
አዎ እሱን screenshot ያደርጉትና text message ኡን ደንበኛችን በምነግረው ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ ስልክ ንገሪሽ።
ዜሮ ዘጠኝ ዘጠና ሁለት
ስልክ ነው አስራ ሶስት ዘጠኝ አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት ነው ደንበኛችን
ዜሮ ዘጠኝ ስንት
ዘጠና ሁለት
ዘጠኝ አስራ ሶስት ዜሮ ዘጠኝ ዘጠና ሁለት
አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ
ሀምሳ አምስት ሀምሳ እሺ እሺ እሺ እንደዚህ ላይ ላኩልን። ከስር ስምና ስልኮት ማስመጣ እሱ ሲልኩልን
እሺ በዛ ልካል ሌላ መረዳት